hello
coin ገዝቼ ነበር ተጫውቼ ነበር።
እሺ በ coin ኡ ተከታታይ አስር ጥያቄዎችን መመለስ አለቦት። አስሩንም ሲመልሱ ነው ትኬት የሚሸልሙት።
ሙሉን አስሩን ነው አ ተከታታይ አስር ጥያቄዎች ይሰጡታል። አስሩንም መመለስ
እ ሀምሳ ብር እንትን ብሎኛል
እ ሀምሳ ብር የቆረጠቦት
ሸልሞ ተሸልሜያለሁ።
አዎ እድሎትን ሲሞክሩ
እም።
እዛ ላይ እድሎን ይሞክሩ ላይ ሽልማቶች አላቸው። lap እንዲሁ እድሎትን ባለው ትኬት እድሎትን ሲሞክሩ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሊያገኙ ይችላሉ። እድሎትን መሞከር ነው።
ባ- በአንድ በ- በአንድ coin ስንት ነው መጫወት የምችለው?
በአንድ coin
እ አስር ጥ- ተከታታይ አስር ጥያቄዎች ይሰጡታል። አስሩንም መመለስ ነው።
አስሩን ታላገኘ የቅስ ነኝ።
አስሩን ካላገኙ አዎ፣
እሺ እሺ